hello ጤና ይስጥልኝ ብቻ
hello ሰላም ነው?
አለን አለን ሰላም ነው።
አለን አለን። የሆነ ይሄማ አሁን withdraw አድርጌ failed ብሎ ቆርጦ- ቆረጠብኝ። እንዴት ነው?
እንዴት እንዴት?
cash out አድርጌ ነበር ከ account ኡ ላይ እሺ
ከዛ ቆረጠውና ብሩ አልገባልኝም failed ይላል።
እሺ በደወልክበት ቁጥር ነው አስራ አንድ ቤቱ ያው ያሁኑ ነው።
አላ አልቆረጠብህም ብሩን እምቢ ብቻ ነው ያለክ።
ቆርጦብኛል ብሩን።
ከዚህ በደወልክበት ቁጥር ማለት ነው።
አዎ
ስንት ብር ነው የቆረጠብህ?
አምስት መቶ
ዛሬ ነው አዎ አሁን ነው አስር ሰዓት ከአርባ
ስንት ብር ነው?
አምስት መቶ ብር አ voucher ነው ያደረግከው? እሺ
አዎ አድርጌ okay በቴሌ ብር ላይ ነው።
አይ voucher ነው ያደረግከው ማለት እዛው ስልክ ውስጥ ነው ያለው።
አዎ account history ውስጥ ስትገባ voucher history የሚል ታገኛለህ።
okay እሺ።
ከዛ አስገብተህ ታገኘዋለህ። እ ዲ- ታውቋለህ አይደለ? deposit አድርገው።
ኦ-